የሆነ ነገር የሚያደርግ እነሱ ማለት ሌላው ያው እንደገና ደገት አለ ወይም ከማክበር አንጻር ብሎ ይቻላል እና አሁን ተመልሷል። አክቹዋሊ
አወራች ከእሱ ጋር
እኔ ምንም አልገባም። አክቹዋሊ እኔ እኔ እንዳልገባ ምን አልኩ መሰለህ ለሱ ማስብ ሁሌም ማስብ አድርጌ ነው የማወራው እና ምንም አልገባም። አሁን ሌሎች ሰዎች አይሻ እንዴት ማኔጅ የሚያደርጉበት ሰውን ማኔጅ የሚያደርጉበት አይቻል እንዳልክ የሚባለው ምሳሌ ዝም ብሎ ደርሶ አንቺን እንትን አለ እና እንደዛ አይደለም መሆን የነበረበት። ዘካ ባላ አይ ድክመታቸው አክቹዋሊ እኔ እንደዛ አይደለም ሰውና ጀጅ ማድረግ አንቺ ኧረ ችግር የለም። አዎ ገባኝ። አይ እኔ እኔ ዝም እንድትይ ነው ፈልጌ ምንም አያደርግም። አሁን እንዳልክ እንደዛ ስላጣ ማገድ አይችልም። በረጃ ብቻውን እሱ